Good afternoon, Capital Spa Horizons, please.
Good afternoon Good afternoon, sir.
አሁን ደውዬልሽ ነበር። እየደወላችሁ ነበር። አሁን እሺ፣ በማን ስም ነበር? ምንድን ነው የፈለጉት?
ጋሻው ሞሮኮ እሺ።
ሁለት ሰው።
አስር ሰዓት ላይ ብለውኝ ነበሩ።
አዎ እሺ።
አንድ ክፍል ውስጥ ሁለታችሁ ትገባላችሁ አለች።
አዎ፣ ክፍል አዎ፣ couple።
ለምን እኛ ለየብቻ ለየብቻ ነው አይፈለግንም።
እሺ፣ እንደዛ ከሆነ ሰዓታችን መስተካከል አለብን። የሚኖረን couple ክፍል ብቻ ነው ያለው። ለዛ ነው እ እ ያለን couple couple single ኦቹ ስለተያዙበት ነው፣ ሌላ አይደለም።
ኦ ነው እንዴ?
single ሁለት single አለች፣ ግን ሁለቱን already የተያዘ reservation አለ ቀድሞ።
ነው አዎ፣ ለዛ ነው።
ልደውልልሽ። እሺ ይቆይ
ልደውልልሽ። ያግልኝ ግን ልደውልልሽ confirm ላልሽ እሺ፣ አተጋሻው። እሺ፣ አመሰግናለሁ። እሺ